ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ
የማትቀየር አንተ ብቻ ያለ አንተ ለእኔ ማል ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ
የማትቀየር አንተ ብቻ አስተምርበት በመርከቤ ቃልህን ብቻ ያትመድ ልቤ ቀኑ ቢከፋም ወደ ማታ አሳው ታዘዘ ላንተ ጌታ ያለ አንተ ለእኔ ማል ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ውዴ ልበልሽ ልማቴ ቤቴም ያንተ ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልሞት አርገኝ እንዳልፈራ ያለ አንተ ለእኔ ማል ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ
የማትቀየር አንተ ብቻ ጸጸተኝ ዛሬ ያኛው ወራት አንተን ሳላውቅ የኖርኩበት ፍቅር ነለካ ማር ወለላ ምን ሕይወት አለ ካንተ ሌላ ያለ አንተ ለእኔ ማል ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ቀሳፊያችንን ቀስፈዋል ያንን ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስትናፍቀን ያለ አንተ ለእኔ ማል ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ቀሳፊያችንን ቀስፈዋል ያንን ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስትናፍቀን ያለ አንተ ለእኔ ማል ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ
የማትቀየር አንተ ብቻ ያለ አንተ ለእኔ ማን ሆነኝ ጌታ ሆይ ፍቅረ ልቤ ነካኝ ሕግ ነበረ ያፌ መፍቻ